Hello, Dasan.
ወይ
ከከስተመር ጋር
እህ ከከስተመር ጋር ተገናኛችሁ አልተገናኘንም።
አልተገናኛችሁ?
አዎ አዎ በቃ እሺ፣ መልሰው። እሺ፣ የት ሬስቶራንት ነው?
ገበሬ ነበር ቦሌ።
እሺ፣ ገበሬ የት ነው የሚመለሰው? ቆይ አንዴ፣ ቆይ መስሪያ ይጠብቀኝ።
እሺ
እም፣ ትራንስፖርት ገበሬ ገበሬ ነው አይደል የሚመለሰው?
የሚመለሰው መዛው ነው የሚሆነው ቆይ አንዴ፣ አይ አይደለም። እሺ፣ ነው እኛም አናውቀዋለን።
እም፣ ግን ሌላ order ይዣለሁ። ያንን ሰርቼ መምጣት እችላለሁ። አዎ
እ፣ አዎ ይመስለኛል።
አዎ።
የለም በቃ ዝ- ገበሬ መልስና አሳውቀን። እሺ፣ እንደመለስክ።
እሺ።
እሺ፣ እሺ።
በዚህ ልደውል ወይስ ሌላ?
አዎ ዜሮ አንድ አንድ ደውለህ መልስለው ብለህ ንገረን። እሺ፣ እሺ።